Hello ሰላም ጤና ይስጥልን።
እግዚአብሔር ይመስገን። የነገውን ከፍዬ ነበረ።
Okay ከፍለው ነበር።
አዎ፣ እሺ፣ ስለዚህ ነገ በሰዓት ሲመጡ።
Okay። ቦታ ለመያዝ ሁለት ቁጥርን ይጫኑ አለች። አልያዝኩም ማለት ነው። አሁን
አይ already እም፣ ከከፈሉ ተይዞልዎታል።
Okay። ምንድን ነው የሆነ barcode የለውም። አሁን እንትን የሆነ screenshot አድርጌያለሁ የመጨረሻዋን።
እህ ግን የመጨረሻ የምትለው የፕሮግራሙ ዝግጁ ሲሆን እንደውልልዎታለን ነው እንጂ የሚለው ምንድን ነው ማረጋገጫው?
ስምዎት ማን ነው?
እዛ ምን ሰጠው? ኤርሚያስ ጌትነት ኤርሚያስ ጌትነት
ነገ ከመጡ በኋላ ያው ስምዎት tick ይደረጋል። መግባት ነው already እዛ።
እንደዛ ነው።
አዎ system ስላለ ምንም ችግር የለውም።
መልካም። እሺ፣ በቃ እሺ እሱን information ለመስጠት ነው። አመሰግናለሁ።
እሺ እሺ።
እሺ፣ ሰላም እደሪ።
አሜን። እሺ